Hello
ሌላ ጤና ይስጥልኝ።
ሰላም ጤና ይስጥልን።
ዋሽንግተን ዲሲ ዲሲ።
ዋ- ዋሽንግተን የሕክምና ማዕከል አዎ፣ እሺ አውቄ ነው ዲሲ የጨመርኩት። እ፣ ከአንገት በላይ መቼ ነው የሚገባው?
አስራ ሁለት ሰዓት
ዛሬ አስራ ሁለት ሰዓት ይገባል።
አዎ
እሺ ይሄ ይሄ ልጁ አፍ- የሆነ ልጅ አፍንጫው ውስጥ የሆነ ነገር እንትን አለ። Hello አቤት ይሰማል።
አይ አፍንጫው ያ አፍንጫ ጆሮ ምናምን ነው አንድ ላይ ነው።
አዎ አፍንጫ ጆሮ ነው።
አፍንጫ ጆሮ ነው።
አዎ ዛሬ አስራ ሁለት ሰዓት ይገባል።
ዛሬ አስራ ሁለት ሰዓት ይገባል። አዎ ዶክተር ኦላድ ነው።
ዶክተር ኦሊያዳ አዎ
አሀ አፍንጫው እሺ በቃ በቃ መቴና ያሳያል። እሺ በቃ ወረፋ አለ ብዙ
አይኖርም። ያው
እ ብዙ አይኖርም።
በቃ አፍጥር ምናምን ያው አድርገን እንመጣለን። እሺ
እሺ